ጤና ይስጥልኝ አሪፍ ነኝ። ማለት ነው ባኮሙለር ዳዊት
ደህና መሸሽ።
መስገን
እንትን ቴሌብር ላይ ብር ነበር እና ወደ ዋሊያ ኦንላይን እንትን ልካለው ብዬ ወደ አሪፍ ገብቶብኝ ነበረ።
እሺ፣ ወደ ዋሊያ ስፖርት ለማስተላለፍ የሞከሩት በአሪፍ በኩል ነው።
የገባበት ኦኬ፣ በሱ በኩል ገብቶ ነው።
አዎ ማለት አሪፍ ፔ ባንክ account አይደለም ከቴሌብር የወጣው ብር ወደ ዋሊያ ቤቲንግ እንዲገባ ያን transaction ኑን ነው የሚያካሂደው።
ስለዚህ- ስለዚህ የለም ማለት እዚህ ላይ የለም፣
ምን አሉኝ?
እንትኑ ላይ የለም፣ transaction ያደረኩት ብሩ የለም፣
ከቴሌ ብሩን ቀንሶታል። ዋሊያ ስፖርት ግን አልገባም።
አልገባም።
እሺ አየር ላይ የቀረ ነገር ካለ እኛ system ላይ check እንዲደረግሎት እናደርጋለን።
እሺ፣ ቴሌ ብሩ የተመዘገበውን በደወሉልን ስልክ ቁጥር ነው።
በዚያ
እሺ ሙሉ ስሞትን ይንገሩኝ።
ጸጋዬ ብሩክ ፍስሐ
ጸጋዬ ብሩክ